ሰላም ጤና ይስጥልኝ። ከቪዛ ኢትዮጵያ ነው የምደውለው። አሁን ደውለው ነበር።
አዎ በጊዮርጊስ ድራፍት አዎ አ እሺ፣ ይቅርታ ሙሉ ስም ማን አሉኝ?
አመሸ
አመሸ ማን ነበር ያሉኝ?
ገሰሰ
ገሰሰ። ልዩ ቦታውን ላስቸግሮት በድጋሜ
እ፣ ከየት ነው የደወልሽው? ከባህር ዳር አይደለም? ባህር ዳር አይደለሽማ እንጂ እኛ አዲስ አበባ ነን።
አይደል?
አዎ call center ኡ አዲስ አበባ ነው ያለው፣ ግን ይደርስልዎታል።
OK። እና እኛ ባ- ባህር ዳር ነው እ፣ ሙሉ አለም በግልባጭ ነው ተፈሩ የሚባል እ፣ ሙሉ አለም ባህል መካከል
ሙሉ አለም ባህል ማዕከል።
አ
እሺ ደንበኛችን፣ አመሰግናለሁ። መዝግቤ እሺ፣ ይልካለሁ።
እናመሰግናለን። እሺ፣ እሺ።